Hello
ወይነ ሰላም እንዴት ነህ? ከእንትን ነው እሺ፣ ተመልሶልሃል። እሺ ወደ Best Bet account አሁን ወደ Okay።
ቴሌ ብር ማውጣት ትችላለህ።
Okay፣ step ኡ እንትን የሚለው ውስጥ ገብቼ ነው አይደል?
Withdrawal ስትገባና ሶስት አይነት አማራጭ አለ። Voucher፣ ቻፓ እና ሳንቲም ፔ የሚል ማለት ነው። ከዛ የመጨረሻውን ሶስተኛውን ሳንቲም ፔ የሚለውን ትጠ- ትጠቀምና ማለት ነው። ከዛ ወደ ቴ- አዎ፣ ቴሌ ብር አለህ አይደለ? ቴሌ ብር አዎ።
Account ህን ስልክ ቁጥሩን ትከትና ወደዛ ትልከዋለህ። እሺ
ኦኬ እንደዛ ነው። ይሄ በሱቅ ማውጣት ስትፈልግ የምትጠቀምበት አማራጭ ነው።
Okay okay።
ሸደው አመሰግናለሁ።
መልካም ቀን። እሺ ችግር የለም።